ጤና ይስጥልኝ ደህና እባላለሁ እባክዎ ምን ል
ሄሎ ሄሎ ሄሎ
ሄሎ ሄሎ ጤና ይስጥልን
እባክሽን ዋሽና ጓተራ ጋር ቢኒያም ነው አለ እሱ ጋር
ቢኒያም ሄሎ።
እ፣ አዎ አለ እስቲ አቅርቢልኝ እሺ አንዴ ይቅርታ እንዲደወልልዎት ላድርግ እሺ እኔ ቆንጆ እሺ